ሰላም ጤና ይስጥልኝ ቸብቸብ
ጤና ይስጥልኝ።
አብረው ይስጥልን።
እንትን ለማመልከት ነበረ ድንች ተሳስቼ delivery method ኡን እንትን ሳለት እሺ።
ለሁለት ኪሎ ድንች መቶ ሀምሳ ብር የትራንስፖርት ልከፍል ነው።
OK ቆረጠ።
አዎ እስኪ ስልኮትን ይንገሩኝ አንዴ check ላድርገው።
እሺ ዘጠኝ ሀምሳ አንድ እሺ
ስልሳ ስምንት ዜሮ ስምንት ዜሮ ዘጠኝ
ዜሮ ዘጠኝ ሀምሳ አንድ
ስልሳ ስምንት ዜሮ ስምንት ዜሮ ዘጠኝ
በዚህ ስልክ ግን እያወጣልኝ አይደለም።
አያ ለምን በዛ ነበር እንትን ያደረኩት ወይስ ዜሮ አስራ ሁለት ዜሮ ዜሮ ሰባ ሰማንያ ዘጠኝም አለ እሺ አንዴ ይቅርታ። ዜሮ ዘጠኝ ስንት አሉኝ?
አስራ ሁለት እሺ ዜሮ ዜሮ ሰባ ሰማንያ ዘጠኝ
ሮማን በሚል ነው።
አዎ ሮማን የሚል
OK ሮማን በሚለው ትህትና ዘሪቱ
አዎ አሉ አንድ ሶስቱም።
አዎ ስለዚህ እኮ የተቆረጠበት የለም።
እዚህ ላይ ግን ሂሳቡ እንደዛ አንድ- እንትን አለብኝና ነው አንድ ሰው- አልቆረጠም አንድ ሰው ግን ይቀረዋል። አዎ
ድንች ድንቹ ድንቹ ላይ እንዴ?
ማለት ነው።
እንደዛ የተሳሳትኩ መሰለኝ እኮ እ፣ ጥቅል ጎመኑ ላይም እንደዛው አሳሳተም። አንድ ሰው ይቀረዋል ያስገቡበት።
እሺ እ, ጥ- ጥቅል ጎመን እና ድንቹ ላይ ማለት ነው አዎ አንድ አንድ ሰው ያስገቡበት።
አዎ መቶ ሀምሳ ብር ታዲያ ምንድን ነው የቆረጠብኝ እዚህ ላይ እንግዲህ አልተቆረጠም?
አልቆረጠም። እዚህ ሁለቱ ላይ አልቆረጠም።
በሶስት ላይ በሶስቱ እንትን ላይ group ላይ ሶስቱም ነው። እሺ ቲማቲሙን check ላድርግለት አንዴ።
እሺ እ፣ ድንች ቲማቲም ደግሞ በሮማን የተደረገው አንድ ሰው ይቀረዋል።
አንድ
ሮማን የተደረገው ቲማቲም ማለት ነው።
ስንት ነው ያለው? ስንት ሰው የቆረጠብኝ አለበት።
እ?
ትናንትና
ትህትና ዘሪቱ አለ የ- እየተቆራረጠ ነው።
ድንቹ ላይ ድንቹ ላይ እሺ።
hello
አቤት እየሰማሁ ነው አሁን እ፣ ድንቹ ላይ ደግሞ ሮማን በሚለው መቶ ሀምሳ ብር የተቆረጠ አለ እዚህ ጋር ሁለት እኮ ኪሎ order እሱን- የተደረገበት።
እሱን ነው እኮ የምልሽ የእኔ እመቤት በቃ ይሄኛው fail ያድርግና refund እናደርግሎታለን። ያኛውን እሺ።
ግን ሰው ይሙሉ
አራት አራት ነው ሶስት ሶስት እኮ ስለተባለ እኛ በሶስት ሰው ገብተናል
እ፣ ለምሳሌ ጥቅል ጎመኑ አራት ሰው ነው ያለው፣ አንድ ሰው ይቀረዋል።
አምስት ነው እሱ አዎ
ጥቅል እ፣ ጎመን እሺ አዎ። ድንቹ ደግሞ አራት ሰው ነው የሚያስፈልገው፣ አንድ ሰው ይቀረዋል።
እሺ እሱን እንትን ትህትና እንላለን ትህትና create ያደረገችው ማለት ነው።
አዎ ትህትና create ያደረገችው እሺ አሁን እንግዲህ እንትን ላይና ድንች ላይና ጥቅል ጎመን ላይ ነው ማለት ነው ሰው የምንሞላው።
አዎ እንትን ሽንኩርቱ ላይም ይሄ grade C order አድርጋችኋል አይደለ? በሮማን አዎ እ፣ በሱም አንድ ሰው ይቀረዋል።
በቃ ሶስት ሰው ቀርቷል ማለት ነው አዎ፣ አንድ አንድ ሰው ይጨምሩበት ሁሉም ላይ
እሺ አንዱ ላይ ሁለት ነው መሰለኝ እም?
ጥቅል ጎመን ላይ ጥቅል ጎመን ላይ ሁለት ነው ያልሽኝ ሁለት ጥቅል ነው ጎመን ላይ የቀረው?
አንድ ሰው አንድ ሰው
okay ሁሉም ላይ አንድ አንድ ሰው እንጨምር ማለት አንድ አንድ ሰው ይጨምሩበት። አዎ ነው እሺ በቃ እና ያቺን የመቶ ሀምሳ ብሯን ነገር እንግዲህ ያችኛዋ መቶ ሀምሳ ብሯ ከሁለት ኪሎ ጋራ fail ሲያደርግ ሀያ አራት ሰዓት ሲሞላው refund እናደርጋለን።
እሺ ብሩ ይመለሳል። እሺ አመሰግናለሁ thank you ችግር የለም። እሺ መልካም ቀን።
መልካም ቀን እሺ እሺ ቻው።